ሄሎ ጤና ይስጥልን ቤተሰቦች።
አዎ በስቲ ጀነራል ነው። ትላንትና ወራ አምስት መቶ ብር ወደ ንግድ ባንክ አካውንት ለማስተላለፍ ብሮሶ ብቻ እያለ ነው።
በደወሉበት ቁጥር ነው አደለ? በደወሉበት ቁጥር ነው።
አዎ
እሺ ስንት ብር ነው?
አምስት መቶ
መቼ ነው ቀኑ? መቼ ነው ቀኑ? መቼ ነው?
ትላንትና ወራ በአስራ ስድስት አዩ
እሺ፣ processing ላይ ነው። ለቻፓ እናሳውቃቸዋለን። እሺ፣
ቻፓ ዜሮ ዘጠኝ ነበር። ያው ምን መውዱ ዋጋ ዋጋ
ምን አልከኝ?
ያ
ሄሎ